ጤና ይስጥልኝ። ሄሎ ቪዛ ሄቨን ነኝ። የባኮትና የተጉዞ መረጃ ልስጦት።
በሀይሉ እባላለሁ። ማ
ጤና ይስጥልኝ።
ሰላም ነው። በሀይሉ እባላለሁ።
መስመረኛት ደንበኞች
አ አ ይሰማኛል።
ጤና ይስጥልኝ።
ሰላም ነው። ይሰማኛል። ማ ይሰማል። ሄሎ ሄሎ
ሄሎ አቤት አቤት ይሰማል።
ሄሎ
ወይ ይሰማኛል ይሰማኛል።